በደሪት micro finance አዲስ አበባ የት ቅርንጫፍ እንደሆነ ለመጠየቅ ነበር።
ምን አሉኝ? እመቤት በደሪት ማይክሮ ፋይናንስ አዲስ አበባ ደደቢት ምን- micro finance።
አዎ አዲስ አበባ ቅርንጫፉም የት አካባቢ እንደሆነ ለመጠየቅ እሺ ምን ላውራህ ይጠብቁኝ፣ ወንድሜ?
ይጠብቁኝ እመቤት መስመር ላይ ላውጣሉት።
እሺ። አቤት እሺ ቁጥር ላይ ደውሉላቸው።
ምን ስልክ ቁጥር ዜሮ ዘጠኝ አዎ ዜሮ ዘጠኝ አራት አ- የት እንደሆነ ቅርንጫፉን አወቅሽ?
ታየው እ?
ቦታ አሉት አያትዬ?
አዲስ አበባ ለማራቸውን
ሁሉም- እ?
እንደዚህ